Hello ዮናታን፣
Hello ነው ሰላም ነው? ከቤት ቤት ነው የምደውልልህ።
ወይ ወይ እንዴት ነህ?
አለን ሰላም ነው።
አለን። እ፣ እሺ የድሮ የ Telegram account አችን ስለቀየርን ከ አዲስ account ብናል እና አንክሪን ልኬልህ አልገባልኝም message ወደ አንተ save ማድረግ አለብህ አዲሱ ቁጥራችን ልንገርህና ነው እንዴ?
አ ልንገርህና እሺ።
save አድርገው
እሺ ዜሮ ዘጠኝ ዘጠና አምስት
ዘጠና አምስት ሰላሳ አንድ ሰላሳ አንድ ሰባ ሰላሳ አንድ
ሰባ ሰላሳ አንድ እሺ በቃ save save ታደርገው ላድርገው?
message ይገባልሃል። አ እሺ እሺ እሺ እሺ።
ይታወቃል።